ትምህርት ቤት ረዴት ነኝ።
withdraw ብዬ ነበረ። አንድ እንድታወጭን ነበር።
ምን አልከኝ? ወንድሜ withdraw withdraw እሺ፣
በዚህ ቁጥር ሳይሆን እንደሱ ስልሳ አምስት
withdraw ነው አይደለ?
አዎ
እሺ፣ ልትነግረኝ ትችላለህ? ስልክ
ዜሮ ዘጠኝ ስልሳ አምስት እሺ፣ አርባ አራት እሺ፣ ስልሳ ስድስት አስራ አራት ስልሳ ስድስት አስራ አራት ኦኬ፣ እሺ
አንድ አራት
ስንት ብር ነው?
አጠቃላይ ዘጠኝ ሺህ ብር ነው። አራት ሺህ አንድ ጊዜ፣ ሁለት ሺህ ሁለት ጊዜ፣ አንድ ሺህ አንድ ሺህ አንድ ጊዜ
ገብቶልሃል? እሺ፣ እሺ